ጤና ይስጥልኝ አርፌ ትንፋይት ነኝ። እባክዎ ምን ልርዳዎ?
ወደ ዋሊያ ብር deposit እያደረኩኝ ቆርጦብኝ አልገባልኝም።
ዋሊያ ቤት መች ነበረ?
ትላንት ማታ
ትላንት። ከዚህ አዎ፣ በፊት ማታ።
አመልክተው ነበረ?
አይ አላመለከትኩም። አሁን ገና ነው።
ምን ያህል ብር ነው ደንበኛችን?
እ፣ ለሙከራ ያህል በተከታታይ ሁለት ሶስት ጊዜ ሀያ ሀያ ብር ልኬ ነበር።
ምን አሉኝ?
ሶስቱም አልገባልኝ።
ሰማሁት።
ለሙከራ ሶስት ጊዜ ሀያ ሀያ ብር ልኬ ነበረ። እሱ አልገባልኝ። ሶስቱም ስልሳ ብር ማለት ነው።
አዎ፣ ስልሳ ብር። አዎ
የማረጋገጫ መልእክት ገብቶሎታል?
አዎ፣ ከቴሌብር የመጣት የ transaction ቁጥር አዎ text አዎ message ገብቶ- አዎ ገብቷል። አዎ